ሄሎ
ሰላም ነው?
ሌላችን ጊዜ ሰላም ነሽ?
ሰላም ወንድሜ እንዴት ነህ?
አማን ነኝ። በዚህ ቁጥር የጠራሁት ነበር ስን- ሺ ለማዘወር ስል
ሄሎ
አዎ እሺ፣ ምን አልከኝ?
አስራ ስድስት ሺህ ለማዞር ፈልጌ እሺ
ሲያዞር ብሩም ከኔ ከኔ ላይ ወጣ። የኔ ቴሌብር ደግሞ አልገባም።
እሺ፣ ስልክህን ንገረኝ፣
እ እ ስልክህን ንገረኝ። የቤት ቤት ዜሮ ዘጠኝ አስራ አምስት እሺ ሰማንያ ሁለት
እሺ፣ ሰላሳ ስድስት ዜሮ ዘጠኝ ስንት ብር ነው?
አስራ ስድስት ሺህ
የትናንት ነው?
አሁን አሁን የጫውት ነበር እስከ ማታ የጫውት ነገር አሁን ለማዞር ስል ነው- ነው እምቢ ያለች።
deposit አድርገህ ወዲያው withdraw ስላልከው ነው ብዙ ወንድሜ ከሌላ እንዲህ ወጣ ያለው።
ብዙ ከሌላ ወጣና ቴሌብር ደግሞ አልገባም።
አስራ ስድስት ሺህ አይደለ? አሁን አዎ።
check አድርጎ ገብቶልሃል። አሁን እሺ።
ገብቷል።
አይ አይ እሺ ወንድሜ መልካም።
እናመሰግናለን። አይሽ እኛም እናመሰግናለን። እሺ እሺ።
አይ አይ